hello ሰላም ጤና ይስጥልኝ። ላይን አዲስ በዚህ ስልክ ደውለው ነበረ። hello ሰላም ጤና ይስጥልኝ። ላይን አዲስ በዚህ ስልክ ደውለው ነበረ አሁን እያወራቸው ነበር እኮ ነው?
በአጭር ቁጥር። አዎ እሺ